Hello hello፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን አቶ ቢኒያም እንዴት ዋሉ?
ደህና ነኝ፣ እግዚአብሔር ይመስገን።
እሺ፣ ዮናስ እባላለሁ ከ Stanford Kids ነበር የምደውለው።
okay ስኬት አልከኝ፣ ይቅርታ።
Stanford Kids computer programming robotics ለህፃናት የሚል ፌስቡክ ላይ አይተው ስልክ ቁጥሮትን አስቀምጠውልን ነበር እንድንደውልሎት።
okay፣ መልሼ ልደውል አንዴ፣ የሆነ ስሜ ስራ ስለያዝኩኝ።
እሺ፣ እሺ፣ ይደውሉልን በዚህ ስልክ ቁጥር።
እሺ።